ጤና ይስጥልኝ ቤስት ቤት
withdraw ለማለት ፈልጌ እሺ
invalid amount ምናምን ይለኛል።
ኢንቫሊድ አማውንት ምናምን ይለኛል።
minimum እና maximum zero zero ነው የሚለው
አይደለም ባላንስ አለኝ አለሽ? እሺ እሺ balance አለኝ ግን withdraw ማድረግ ፈልጌ
invalid እያለ ነው።
አ በምን እንደምትጠቀመው
ክሮም ክሮም። ኦኬ ብዙ ብር ከነበረ እንዴ በዚህ ቀን ውስጥ
አይ ብዙ ብር አላወጣሁም። ትናንትና ሀያ ሺህ ብር አውጥቻለሁ።
ኦኬ
እ ያለኝ አካውንት ላይ ብዙ ብር ስለሆነ
ለመውጣት ነው አይደለ?
አ okay upgrade ከፈለገ ብዬ ነው። ግን እንደዛ ካልሆነ connection ነው ሊሆን የሚችለው። እሺ connection አይደለም እ ከማታ ጀምሮ እንደዛ ይልሃል።
ዘጠኝ ሺህ ዘጠኝ መቶ እንደው አስር ሺህ ላለመሙላት ዘጠኝ ሺህ ዘጠኝ መቶ በዚህ በደወልክበት ቁጥር ነው account የቤስት ቤት።
አ እሺ አንዴ ጠብቀኝ ልያ ውስጥ ዛሬ ነው እምቢ አለ።
ማታ ጀምሮ እንዴ
ልክ withdraw ስትለው መቶ withdraw የምታደርገበት ቦታ ላይ minimum እና maximum amount ይላል አይደለ? withdraw ማድረግ የምትችለው አ እዛ ላይ ምን ነው የሚለው የሚጽፍልን አይተዋል።
ኢንቫሊድ ከጻፍኩበት ላይ ኢንቫሊድ
ገባኝ ነምበር እኮ ነው።
ስትጽፍ ይሄ ብር የምትሞላበት ቦታ ላይ አለ አይደለ?
አይልም አይልም ከላይ minimum እና maximum ሚል ይመጣልሃል
አይመጣም።
withdraw ስታደርግ።
እ ብዙ ጊዜ ዝም ብዬ አውቃለሁ ከዚህ በፊት እኮ እንዳሁን አዎ፣ አውቄያለሁ ገብቶኛል። አዎ፣ ማለት አንዴ ብዙ ሲወጣ upgrade የሚፈልግ ነገር አለ እና upgrade ይደረግለትና customer ኡ ከዛ በኋላ ይወጣ- ያወጣል ድጋሚ ማለት ነው። እና ምናልባት ያንተ እንደዛ ከሆነ ለማወቅ ም።
እ፣ አይለኝም ምንም አቅም ብር እጽፋለሁ እ፣ ከዛ ፔድ እንትን withdraw ስለው ያቺ ቁጥ ትመጣለች።
እሺ እንትኑን ወይ ትልክልኛለህ።
ም።
ልክ ብሩን አስገብተህ ያለውን የሚጽፍልህ አለ። screenshot አድርገኸው
እሺ ቴሌግራም ላይ ስትላክልኝ እሱ
እሺ